Mira. Mira. ሄሎ አይሰማም?
ኧረ እኔ ይሰማኛል።
እሺ ሀምሳ አንድ ዘጠና አራት
ሀምሳ አንድ ዘጠና አራት ዘጠና አራት ምን ሆነብክ?
ለአንቻ ነው ያለ- የምትለው እሷ እ፣ ያለችው ደግሞ ማለት ከአርባ ምንጭ አሳ ቤት ወደ ቄራ በሚወስደው መንገድ አዋሽ ባንክ አለ ከሱ ትገባለህ ምናምን እያለች ነው ዲሊቨሪ ፊኒት ኧረ አንድ ቦ- አንድ ቦታ ንገረኝ። የት ነው የቀየረችብህ?
ወደ አርባ ምንጭ አሳ ቤት ወደ ቄ- ወደ ወደ ቄራ ያው ያው ነው ከቄራ አርባ ትንሽ ምንጭ አሳ ቤት የት አካባቢ ነው?
ከቡልጋሪያ ማለት ነው ወደ ቡልጋሪያ ትንሽ ወረድ ወደ ቄራ
እሺ ያለችበትን ቦታ ላስጠይቅልህና በሱ fill ላድርግልህ በአምላክ።
አዎ ወይ ደግሞ ካሳየሽ ማለት ነው ወደ ነበር እዛ ጽፈሽ ያለችበትን ኪሎ ሜትር ካሳየሽ በዛ ይሻላል።
እኮ አሁን አርባ ምንጭ አሳ ቤት የምመጣልኝ ከሆነ map ላይ በሱ fill አድርግልሃለሁ።
እሺ፣ ለምን እዚህ ላይ ላንቻ ነው የሚለው?
እሺ፣ እንትን ደይል አጭር አድርጊ።
እሺ ካለበዛ ደግሞ እነሱ በነገሩኝ ፒን አደርጋለሁ። እሺ በአምላክ።
እሺ፣ የፈጠነሽ ጌጥ ነው
እሺ እሺ እሺ በአምላክ። እሺ